ጤና ይስጥልኝ። ሴላቪ በርገር ቦሌ ብራንች ነው።
አይ እኔ ስራ ላይ አይደለሁም። ኔ ውድ
እዛ ላይ ያለ ሊሰጡኝ ይችላሉ። የዝ- እዛ ያለ ሰው ስልክ ቁጥር ያውቃሉ። ተመያቸው እሺ፣ በአሪፍ ናቸው።
አዎ
ስልክ ልስጥሽ?
እሺ ካሉት ስልክ ይስጡኝ።
እሺ፣ ዜሮ ዘጠኝ እሺ
ሰላሳ ስምንት ሰላሳ ስምንት አርባ ስምንት
እሺ
ሀምሳ አንድ ሰላሳ ሰባት
ማን ብዬ ላናግር? ይቅርታ።
ግሩም
ዘሩ ግሩም።
ግሩም።
አዎ እሺ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ እማ፣ እሺ